አበበ ጤና ስልሽን ትቷል
ጤና ይስጥልኝ።
አብሮሽ ጥልን
ካሳንቺስ ሱቅ መሸጫ ቤቱ ጋር ነው ያለው።
ካሳንቺስ ከእንደራሴ ኮንዶሚኒየም ወረድ እንዳሉ
ወረድ እንዳሉ?
አ እንትን ፈልጎ ነው ሳይቱ አዎ
እሺ፣ ሱቅ ነው ያለን እዛ ግን
ሱቅ ነው ያለ።
ሱቅ አለን። አዎ ሱቅ ላይ ነው ምድር ላይ ነው?
ground ላይ ነው ሱቆቹ ground ናቸው።
አየሽ
እሺ፣ ምን ነበር የፈለጉት እርስዎ?
እኔ እ የሱቅ እቃ ነው እኮ ቢሮ ይምጣ። የት አካባቢ ነው ያሉት?
ቢሮ አዎ እኛ ስለ እኛ ሱቁ።
እኛ ወደ እኛ ወደ መርካቶ ነው ያለ ነው።
የት ወደ መርካቶ እኮ መርካቶ ከሆኑ ልደታ ይቀርቡታል እኮ ልደታ ቢሮ አለን።
አ ልደታም አለ እንዴ?
ልደታም ሱቅ አለን ከፈለጉ። አዎ
እሺ ልደታ መርካቶ የገበያ ማዕከል የሚለውን አወቁት?
አዎ እዛም አለ ያለቀ ሱቅ ያለቀለትም ከፈለጉ እዛም አለ።
ቅርንጫፉ ነው እዛ።
አይ ቢሮአችንም እዛ አለ፣ የሚሸጥ ሱቅም አለን እዛ።
እሺ በቃ መጥቶ ማየት ይችላሉ።
እሺ ማን ልበል ስሞትን?
ፏል
እሺ ምን ላይ ነበር ማስታወቂያችን የሰሙት?
እ ምን ላይ ሰምቶ ነበር የደወሉልን?
በዚሁ ነው
አይ ምን ማስታወቂያ
ማሳወቂያ እ